Hello. Hello. ሄሎ ሄሎ ሄሎ፣ ይቅርታ፣ ሰላም ነው?
ሰላም ነው?
ከቤስት ቤት ነው የምደውልልህ።
አ አዎ፣ እሺ፣ እሺ ስምንት ሺህ ብር ነው ያልከኝ አይደለ?
አ
ወደ ቤስት ቤት account ተመልሰዋል። reverted ነው የሚለው።
እሺ። አይ አሁን ምን limit አለው እንዴ? withdraw ለማድረግ
አዎ በቀን ሀምሳ ሺህ በሳምንት መቶ ሺህ
ስለዚህ አሁን ማውጣት አልችልም።
እ፣ ደርሶብክ ነው limit? እንደዛ ነው የሚለው።
እኔ እንጃ፣ ትናንት አሁን limit ብሎ ነው ቆርጦት እንትን ያለው።
ምን ያለው? እስኪ አንዴ ሞክረው።
እሺ፣ እሺ፣ ሞክረውና- እደውላለሁ።
እሺ መልሰህ ደውልልኝ። እሺ እሺ።
እሺ